የተወለደው
ጤና ይስጥልኝ።
አበስትልን
ሰላም የነገውን standup comedy ለመታደም ነበር እና ነገ እንዴት ነው ክፍያው? በ cash ነው ወይስ አዎ፣ እዛው በ cash ን transfer ማድረግ ይችላል። በአካል መጥተው ነው ክፍያው።
ስለዚህ ነገ ስንመጣ አዎ፣ አሁን በ cash- በግብርና ቦታ መያዝ ይችላሉ። ክፍያውና ትኬቱን ነገ በአካል መጥተው ምን አልሽኝ?
እ፣ አሁን ልመዝግቦትና ቦታ መያዝ ክፍያውን ነገ በአካል መጥተው ይከፍላሉ። ትኬቱን እዛው እሺ፣ ይችላል።
እሺ፣ እሺ።
ከስድስት ሰዓት ከአስር ሰዓት ባለው ትኬቱን መውሰድ ይችላሉ።
ከስድስት ሰዓት ከስድስት ሰዓት ከአስር ሰዓት ባለው ትኬቱን መውሰድ ይችላሉ። ፕሮግራሙ ጀምሮ አስራ ሁለት ሰዓት ነው።
OK፣ እሺ።
እሺ፣ ሞት ነው። እሺ፣ እ፣ አሴር አሰፋና ጥሩነህ ተመስገን።
ስልክ ቁጥር ይንገሩ።
እ?
ስልክ ቁጥር ይንገሩ።
እሺ፣ ዜሮ ዘጠኝ አርባ ሁለት በእውነት አርባ ስድስት
እሺ፣ አርባ አንድ ዜሮ ስድስት ሁለት ሰው ነው የምትመዘግቢልኝ። ከጋደና አንድ ሰው እሺ፣ እሺ፣ ይዣለሁ። ነገ በጊዜ መጥተው ውጤቱን መውሰድ ይችላሉ።
ሄሎ